ጤና ይስጥልኝ።
ሰላም ነው።
አስር ሺህ ዩዝ ዶላር አድርጌ በዚህ ቁጥር ሰማንያ አምስት ቤት አልገባልኝ።
መቼ ነው?
አንድ ከሀያ ደቂቃ በፊት ነው።
ይሄ ነው ቤስት ቤት ስልክህ?
አዎ
አፕሩቭ አድርጌልሃለሁ። አሁን ይገባል። እሺ ቴንክ ዩ እሺ፣ መልካም ምሽት።